ጤና ይስጥልኝ። ጉዳይ ልትባላለሁ። ምን ልርዳ?
እ ሰላም ነው።
እግዚአብሔር ይመስገን።
እንትን ስራ አለ እንዴ? ስራ ፈልጌ ነበር።
እሺ ስሞትም አልባል እ ቤተልሔም ቤተልሔማን
ኮሬ።
ኮሬ።
እ እሺ ስልክ ቁጥሮትን ንገሩኝ።
እ ዜሮ ዘጠኝ ስንት ነበር? ሰባ አራት ሰባ አራት
ዜሮ አራት ዜሮ አራት
ዜሮ አምስት ሀምሳ ስምንት ዜሮ አምስት ሀምሳ ስምንት ይቅርታ፣
እሺ እ ዜሮ አራት ሰባ አራት ነው።
ዜሮ አራት ሰባ አራት ሀምሳ ስምንት ነው።
ዜሮ ስ- ዜሮ አምስት ሀምሳ ስምንት
ቆይ ዜሮ ዘጠኝ ሰባ አራት ዜሮ አራት አይ no ዜሮ ዘጠኝ ዜሮ አራት ሰባ አራት ዜሮ አምስት ሀምሳ ስምንት okay ዜሮ አራት እሺ
እድሜ እሺ፣ ሀያ እድሜ- ሀያ ሀያ የት አካባቢ ነው የሚኖሩት?
CMC
እሺ ምንድን ነው መስራት የሚችሉት?
እ የፈረቃ ስራ ይኖራል waiter ምናምን ካለ እሺ አስተናጋጅ፣ ሌላስ?
እ በቃ የፈረቃ ከሰዓት በኋላ ሊሰራ የምችል ከስድስት ሰዓት በኋላ አምሽተን ምን- መስራት የምንችለው ስራ ቢሆን ችግር የለውም።
እሺ ስለ ጉዳይ መረጃ ከየት ነው የሰሙት?
እ ከ- ከጸጉር ቤት
ጸጉር ቤት
እሺ።
የተለጠፈውን አይተው ነው ወይስ ቢዝነስ አዎ ካርድ አዎ።
ተሰጥቶት?
አይ የተ- የተለጠፈ አይቼ ነው።
እሺ ሙሉ መረጃውን ወስጃለሁ። ነገር ግን ወደ ስራ ገበያው ለመቀላቀል አንድ ቀን ቢሮአችን መጥተው orientation መውሰድ ስላለብዎት ቀጠሮ ለማስያዝ እንደውልዎታለን።
እሺ መቼ? ዛሬም ቢሆን መምጣት እችላለሁ።
እኛ እንደውልዎታለን።
እሺ እሺ በተጨማሪም የቴሌግራም ቻናል አለን ነው የተለያዩ ስራዎችን post ስለምናደርግ የቴሌግራም ቻናላችንን ልክለውትና እሺ ይቀላቀላሉ። ሊንኩን ልክለውትና እሺ እሺ እሺ መልካም
እሺ አይ